ጤና ይስጥልኝ
hello ጤና ይስጥልኝ
hello ይሰማዎታል ደንበኛችን
hello
ይሰማዎታል አሁን ይሰማኛል።
እ አቶ አማኑኤል አዎ ነኝ።
ከአሪፍ ፔይ ነው የምደውለው screenshot ልከናል ብለው ነበረ ግን አልደረሰንም
እ ማለቴ ልክ ያለው እኮ ቴሌግራም ላይ ላኩ ብላችሁ ሁሉ ስፖርት በሚለው account ልክ ያለው ሁሉ ስፖርት በሚል account ሳይሆን እኔ በስልክ ቁጥር አለ አይደለ ዜሮ ዘጠኝ ዘጠና ሁለት በሚለው
ዘጠና ሁለት አይደለም ሰባ ስምንት ነው።
አይ ደንበኛችን ዜሮ ዘጠኝ ዘጠና ሁለት በሚለው ነው የሚልኩልን ስልክ ቁጥር ያዙ ልንገሩት
okay እሺ ንገሩኝ። እሺ
ዜሮ ዘጠኝ ዘጠና ሁለት
አንድ እሺ ዘጠና ሁለት አስራ ሶስት እሺ ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት እሺ ልካለሁ።
ስሞትንና ስልኮትን ከታይ ጽፎ ይላኩልን እሺ ልካለሁ።
እሺ ደንበኛችን አመሰግናለሁ